ብር ዊዝድሮ አድርቼ አልገባም።
እሺ አንዴ እ?
እሺ እሺ ጠብቀኝ አንዴ እሺ።
ሄሎ ሄሎ
እሺ ንገረኝ
እ፣ ብር withdraw አድርግቼ ቆየ እና አልገባም ወደ ባንክ ማለት ነው።
ቁጥርህን ንገረኝ ሰባ ስድስት ሀምሳ አራት
ሰባ ስድስት ሀምሳ አራት ሀምሳ አራት ሰላሳ ሶስት ዘጠና ዘጠኝ
እሺ እንትን ያልከኝ
እ እንትን ያልከኝ
ቁጥሩ ነው ብሩን ሁለት ሺህ ብር
አስቻለው ነው አይደለ?
አዎ አዎ
ዛሬ ነው ያደረግከው።
አዎ አዎ
ይገባል። ትንሽ ጠብቀው። እሺ ከሶስት ላይ ስለሆነ ነው።
ቆየብኝ ብዬ ነው እንጂማ አዎ አዎ።
እንደሚገባ- አዎ፣ እሺ፣ ትንሽ ይቆያል?
ያደርግ ይቆያል። አይ ትንሽ
ትንሽ ከላኩት ሁሉ ሁለት ሰዓት አለፈው እኮ።
አ፣ እሱማ ከዛም በላይ ሊቆይ ይችላል።
እሺ ትንሽ ጋ- እሺ በቃ እሺ እሺ